ሄሎ፣ ጤና ይስጥልኝ ራሄል።
አብሮ ይስጥልን።
እ ከቴሌ ነበር መደወልልሽ።
እ ከቴሌ ቴሌ ብር ተመዝግበሽ ነበር አይደል?
አዎ እና active አይደለም። መስራት ስላልፈለግሽ ነው ወይስ ምንድን ነው?
አይ ኧረ አይደለም መጥቼ active- ነበር እኮ እ፣ አ።
የሆነ ጊ- የሆነ ጊዜ መጥቼ ነበረ እዚህ ቱሉ ዲምቱ ያለው አዎ፣ አስተካከሉልሽ።
እ፣ አስተካከሉልኝ። አዎ አስተካክለውልኛል። እየከፈልኩ እኮ ነው በሱ No እንትኑን ነው የምልሽ የግሉን ሳይሆን ተ- partner ኡ agent ኡ አለ አይደለ?
እ፣ እሱን አላ ለንግድ እሱን ፈቃድ እንትን ምናምን አላልኩም። አ፣ የከፈቱልሽ እሱን ነው የት የምልሽ።
ልምጣ? እሺ የት No ልምጣ?
አይ አትምጪ። እነሱ ልጆች አሉ ሴቶች መጥተው እንደ- እንደከፈቱልሽ እዛው ያስተካክሉልሻል።
እሺ እሺ።
የት ነው ያንቺ? ወደ ቃሊቲ ነው አይደል?
አይ አይደለም፣ ቱሉ እ፣ ዲምቱ ነኝ።
ቱሉ ዲምቱ ነው?
ኮንዶሚኒየም እ፣ ሱቄ ኮንዶሚኒየም ነው።
በቃ ያስተካክሉልሽና እንደ- እንድትሰሪ ያደርጉሻል።
እሺ ባላንስም እሺ፣ ይሞ- ይሞላልሻል።
እሺ እሺ፣ አይ መልካም